hello ጤና ይስጥልኝ ቴሌቪዥን
ጤና ይስጥልን።
እግዚአብሔር ይመስገን። ምን ልርዳው?
ወደ አጭር ጽሁፍ ለመላክ
እሺ
ምን አይነት የምጠቀመው?
እም፣ ያው message የሚል ስልኮት ላይ የለ message እሱን እሱን ንኩና በሚሴጅ ነው አጭር ጽሁፍ መላክ ይችላል።